Responsable, comme le dos.
ዊዝድሮ አቫተር ተጫውቼ ማለት እሺ፣
ዊዝድሮ አድርጌ ነበረ በፈረንጆች ሀያ ማለት እሺ፣ እና ገንዘቡ አየር ላይ ቴሌብርም ሳይሄድ ከእናንተም ወጥቶ የትም የት እንዳለ አሁን ትራንዛክሽኑን ገብቼ ሳይ ዲክላይንድ ይላል ዲክላይንድ ይላል።
decline እንዳለ ማለት መጀመሪያ የተሳካ transaction አልነበረም ማለት ነው።
ከሱ በታች ደግሞ successful ያለ አለ ራሱን ብር።
እሺ፣ እንደዛ ከሆነ እሱ ፎቶ ያንሱና በቴሌግራም ይላኩልን።
አሁን ልላክ።
አዎ።
እሺ እሺ